hello hello፣
አቤት፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከጆክና real estate ነበር የምደውለው። hello፣
ወይ ከጆክና real estate ነበር የምደውለው።
እሺ፣ አሁን ቆይ፣ በኋላ ደውል።
እሺ።
እሺ